አታነሳም ወይ አያነሱም። በእናትህ hello፣ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ቃል አብኖት አዎ ከቺፕቺፕ ነበር የምደውሎት።
አዎ አውቄያለሁ።
ያልመጣ product ነበሩት አይደለ?
አዎ personal ያዘዙት በግሎት።
አዎ ይቅርታ ነገ መቀበል ይችላሉ አዎ ይችላሉ።
አድርጎ
hello ነ- ይችላሉ።
አዎ ነገ ይችላሉ።
የት አካባቢ ነው የሚመጣሉት?
ቀጨኔ መድኃኒዓለም ቀጨኔ መድኃኒዓለም አዎ ፒያሳ ቀጨኔ መድኃኒዓለም ማለት ነው።
ፒያሳ ቀጨኔ። እሺ ይመጣሉታል። መልካም ምሽት።
አዎ፣ እስኪ እሺ። ነገ ይደወልልኛል በዚህ ስልክ ነው ወይስ በሌላ?
driver ኦች ይደውላሉ።
እሺ እሺ መልካም ምሽት።
መልካም እሺ።